ሄሎ
ሄሎ
አቤት ጤና ይስጥልኝ ጤና ይስጥልኝ እግዚአብሔር ይመስገን ምን ልታዘዝ
እ የሰው ግን መናገር እችላለሁ ይህን ስራ
ምን አሉኝ የሰው መናገር እችላለሁ
ምኑን ነው የሰው የምትናገሪው ይህን game ኡን ጨዋታ
ነግሬሻለሁኝ እኮ ቅድም ስታሸንፊ ማንኛውም ሰው ሲያሸንፍ እኛ እንደውላለን
አዎ ያማ እኮ ገብቶኛል የሰው እንደዚህ ጨዋታ ግቡ እያሉ መናገር እችላለሁ
አዎ ተጫወቱ በያቸው ዘጠኝ ሰማንያ አምስት ላይ ንገሪያቸው
አዎ አንድ ሶስት ሰው እኮ አናግሬያለሁ አዎ አሁንም ጨምሪበት ሌሎችም ንገሪያቸው
ነው እና ግን እንዲደርሰ ይሁን አዎ እሺ
እሺ
እሺ
ሀያ ብር ምንም እኔ ልላት አንተ የተቆረጠ